ነው ሰላም
ጤና ይስጥልኝ። ሆተ ራስሽ የነበረ ስልኝ ወጥቷል።
መች ነበር ያዘው?
ትናንት በዚህ ቁጥር?
አዎ
እሺ ቼክ ላድርግ እንደው አንዴ። ፍጹም በሚል ነው አዎ፣ ፍጹም ከበደ አቮካዶ፣ ድንች፣ ጥቅል ጎመን፣ ቃሪያ
አዎ ወጥቶሎታል። አዎ ስልክ ቁጥር ልስጦት የ driver text ላድርግልሽ ወይ ተጀ- ትነግሪኛለሽ?
አዎ ልንገሩት text ለማድረግ ስለማይመች እሺ ይቅርታ ይቅርታ። ዜሮ ዘጠኝ
13 እ- 13 ዘጠኝ አስራ ሶስት አስራ ሶስት እሺ 53 16
እሺ በቃ አመሰግናለሁ። እኔና ቴንኪ እሺ እናመሰግናለን።